Hello ጤና ይስጥልኝ። Hello hello
Hello ጤና ይስጥልኝ።
አዎ ይስጥልን። ጆሌ ገልሽ ሰላም ነው አለን።
አለን። አንድ ጉዳይ ነበረኝ እና አሁን ደውለው ነበር እንዴ?
አዎ አዎ፣ ደውዬ ነበር ልጅቷ ጋር
እሺ ያው ሰው ከነበረ transfer ላድርግላት አንዴ።
እ እ hello Hello
ቤት
እ፣ ተነጋግሮ ከነበረ ካናገሩት ጋር ላገናኝ።
አዎ፣ ከእሱ ከእሱ ጋር መቀጠል እችላለሁ። ያው እንትን ተቋርጦብኝ ነው ድጋሚ ደውዬ